Hello ጤና ይስጥልኝ ይሰማል እሺ የአንቺ ድምጽ ግን በደንብ አይሰማኝም አዎ ሩቅ ነው በጣም እሺ እሺ
ሄሎ ሄሎ አሁን እንደምን አልሽ?
ይሰማሻል?
አዎ እግዚአብሔር ይሰማኛል
እሺ ማዲያት አለብኝና እሺ carbon laser ን ለመስራት ፈልጌ ግን አጥቢ ነኝና ይቻላል ወይስ መጠየቅ ፈልጌ ነበር።
carbon laser
አዎ እሺ አንዴ ልጠ- እሱን አይደለ?
አንዴ ልጠይቅና ልደውልልሽ እሺ አጥቢ ነኝ። እሺ ኧረ አጥቢ ነኝ ይጠይቅልኝ።
ማን አልሽ? አንዴ ግን ስሙን ልጻፈው ንገሪኝ። carbon laser አዎ ያለብኝ ማዲያት ነው። ማዲያትን ለማጥፋት ማለት ነው። ዘሮ የለ ማዲያትን ለማጥፋት አዎ አዎ እንሰራለን። እሱ አዎ።
ግን ሌዘር ሳይሆን መጀመሪያ ዶክተር አይቶ እኮ ነው የሚያዝዝልሽ።
አዎ ግን carbon laser ማለት ስከታተል ያው እናንተ ላይም ካርበን መስኪ ሌዘር አንዴ እንኳን ቆይ እሺ አንዴ ጠብቂኝ።
እሺ።
carbon laser ሚ- ሌዘር ሚ- አለ ነው ሙሉ ሰፈር አጠባለሁ ይቻላል ወይ? ይሰራል። አዎ ችግር የለውም።
ለሚያጠባ ሰው ችግር የለውም።
አዎ ግን ወሎ ሰፈር ነው ያለን። የወሎ ሰፈር ስልክ ልስጥሽ።
አዎ
እሺ ዜሮ ዘጠኝ አርባ ሶስት እሺ ሀምሳ ሀምሳ ሀምሳ ዘጠኝ አራት ሶስት ሀምሳ ሀምሳ ሀምሳ አዎ
እሺ ቴንኪው